ጤና ስጥልኝ። ቴክስ የጥሪ ማዕከል በኮም እንድለት እንደምን ዋልሽ?
በጣም ጤና ስጥልን።
ይመስገን።
እሺ ምን ልርዳዎት?
የበረራ መረጃ ፈልጌ ነበር እሺ ከየት ወዴት?
ወደ ጃማይካ።
እ፣ okay ለጊዜው እንኳን የዱባይ ቪዛ አልጀመርንም። አዎ፣ ምናልሽኝ?
አዎ ለጊዜው አልጀመርንም። ላሳውቆት ስልኮትን save ላድርግና
ያልኩሽ ወደ እንትን ነው ወደ ጃማይካ ለመሄድ flight
እሺ
information ፈልጌ ነው price ምናምን።
ዜሮ ዘጠኝ ሰላሳ ሶስት ዜሮ ስድስት አርባ አራት አርባ አራት ስልኮትን save አድርጌ እደውልሎታለሁ።
okay እርስዎ ነው ትንሽ?
አዎ ሌላም መረዳዎት ምን አለ?
ይደውሉ።
እሺ thank you እናመሰግናለን። እሺ መልካም ምሽት።